Hello hello
ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
ጤና ይስጥልኝ። አይሰማዎትም?
አለን አለን እግዚአብሔር ከቢዝነስ ይመስገን።
ነው የምደውልልዎት።
እሺ ልታዘዝ ናት።
አሌክስ ባርናባስ ኖት አይደለ?
አዎ አዎ
ይሰማዎታል?
አዎ አዎ ይሰማኛል።
እሺ፣ አሌክስ ባርና ሬስቶራንት ኖት?
አዎ አዎ
እሺ፣ አዲሱ የ BGI መለያ ቁጥር ልከን ነበር SMS ረስን።
መቼ ባለፈው የላካችሁልኝ? Hello አልበይ።
ባለፈው ልካችሁልኝ ነበር አይቻለሁ። አዎ እሺ፣ ደርሶታል?
አዎ ደርሶኛል።
እሺ፣ ደንበኛችሁን ለማረጋገጥ ነበረ። መልካም ምሽት።
እሺ ደርሶ እሺ